ጤና ይስጥልኝ ጉድ አልማዝ እባላለሁ መንደር ነው።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እ- ለመመዝገብ ነበረ።
እሺ ማን ልበል ስሞት?
እ፣ ስሜ በአምላክ ይባላል። የትሪልስ event and ክሊስ ትሪሊንግ cleaning agent አለኝ እና እሺ እ፣ እናንተ ጋር የ cleaning service ፈልገው ለሚመጣ customer service ኡን ለመስጠት ነበረ እንድመዘገብ ያሰብኩት።
okay። እ፣ እርሶ ጋር ባለሙያዎች አሉት ነው?
እኔ ጋር ባለሙያዎች አሉ።
እሺ still አሁንም የመስታወት ጽዳት የሚችል ሰው ካለ ልቀጥር ዝግጁ ነኝ።
okay እሺ እ፣ እ፣ ግን በዋነኝነት ግን የፈለግኩት የጽዳት እናንተ ጋር ሰው ፈልጎ ቤቱን ውን- ሙሉ deep clean ማስደረግ ከፈለገ እንዲሁም ውጭውን ህንፃውን ማስደረግ ከፈለገ እኛ እ።
contact እንድታደርጉን ነበር የደወልኩት።
እሺ በአምላክ ማን ልበል?
ታሪኩ እሺ ለሀለቃ አስተላልፋለሁኝ። እሷ ያለውን ነገር ተነጋግራ ትደውሎታለች። በዚህ ስልክ ነው የሚገኙት።
አህ፣ እሺ እሺ መልካም።
አ- መስታወት የሚያጸዱ ልጆች አሏቸው አሁን
እ፣ ማለት አሉን ባለሙያዎች፣ ግን እርሶ የሚፈልጉት እንዴት ነው?
ምን አይነት ባለሙያ ነው ያላችሁ እናንተ?
ብዙ አይነት ባለሙያዎች አሉ።
ኦኬ እሺ፣ አይ በቃ ሲቀር ስልኬን እንትን ቢያትና ነው ያዋራታል።
እሺ እሺ እሺ